አላለቀም? አዎ አንቺ ቆይ እስቲ ወደ ላይ
ሄሎ
ሄሎ
ሄሎ፣ ወይ አሻ ነው እንዴት ነህ?
ሰላም ነው አለው አለን።
ስማኝማ ምን ነበር ያሳወቅከው? ቆይ እስቲ ሌው አይ Enjoy ነበረ። Enjoy Burger እኛ ከፍለን አይደል የምናወጣው?
አዎ
አ ደግሞ ዜሮ ዜሮን ግራ ገብቶኝ ነው። ዲጂታል ነው
ዜሮ እንጂ ዜሮ ዜሮ ዜሮ ነው የሚለው። አሁን አሁን የምከፍለው ብር የለም ነው ከ customer
እንዴ እዚህ ጋር ግን እንደዛ አያሳይም እኮ
እኔ ጋር እንደዛ ነው የሚያሳየው። team leader ኡን ሳናገረው እንትን አለ እ deposit ይሞላላል አለ ብሩ።
okay ቴሌብር ከሆነ እንዴት መሰለህ አሁን ከዚህ መሞላት አቁሟል። complete ስትለው ወዲያው ይም- ይሞላልሃል። እንደዛ ነው ብለውናል። እዚህ
complete ስትለው ኮምፕሊት ስትለው አውቶማቲክሊ ይሞላልሃል።
እኮ አሁን እኮ ብሩ እኮ ብዙ ነው፣ ሁለት ሺህ ምናምን ብር ነው።
አንድ አይደል?
ሺህ ስምንት አንድ ሺህ ስምንት መቶ ዘጠና ሰባት ነው እዚህ ጋር የሚያሳየው።
እንደዛ ነው።
አዎ እሺ
ስትጨርሰው ኮምፕሊት ስትለው እንትን ካለ ካልገባልህ አሳውቅ። እሺ
እሺ፣ አይ እሺ፣ እደውላለሁ።
እሺ እሺ። ቦት ላይ አሳውቅ። ስልኩ ላይ አይሰራም አንዳንዴ።
እሺ እሺ